hello ጤና ይስጥልኝ We Plus Solution
hello ከላይን security service ነው ደውለው እሺ እሺ ደውላችሁ ነበር።
ደውለን ነበር ከ We Plus Solution ነው የደወል ነው እሺ link ልከንላችሁ ነበር በስልካችሁ ተመዝገባችሁ
በ link በስልክ ነው እንዴ ላክሽልኝ? በኢሜይል ላኪ ልክልሽ አሉ።
okay በ email ነበር የፈለጋችሁት አዎ አዎ።
በስልክ በ normal text ላይ ማ- ማ- ማየት አትችሉም በዚህ ነው ላክሽልኝ።
አዎ በዚህ ስልክ ተልኮ ነበር ለሁላችሁ
okay let me check email email text ላርግና እኔ አሁን out office ውጭ ስለሆንኩኝ okay በኢሜይል ላኪ እሺ እሺ እ፣ text ስለዚህ ኮን- ቆይ ምን ላይ እንደምትልከው ልላክልህ ስልክ ቁጥር እነሱን ማግኘት ስለምትችል እሺ
ልንገር አሁን
እሺ ንገሪ የቤቲ ስልክ እሺ ዜሮ ዘጠኝ
ዜሮ ዘጠኝ ሰባ ስድስት ሰባ ስድስት እሺ ዘጠና አራት እሺ ሰላሳ ስድስት እሺ ስልሳ ላይ ላኩትና ስልኮትን ኢሜይሉንም ላኩት።
እሺ ምንም አይነት ሀሳብና አስተያየት ካላችሁም በሱ ስልክ ደውላችሁ መጠየቅ ትችላላችሁ።
ዘጠና አራት ሰላሳ ስድስት ስልሳ ነው።
አዎ ዘጠና አራት ሰላሳ ስድስት ስልሳ እሺ እሺ እናመሰግናለን። መልካም ቀን እሺ መልካም እሺ